ጤና ይስጥልን ሳሚ መድኃኒዓለም ሰሚው delivery ነበር ደውልልሽ። እማ እሺ order check ታደርጊልኛለሽ መታዘዝና ለመታዘዛችሁ እሺ ንገሪኝ በ order number ዘጠና አንድ አስራ አምስት ሰላሳ ሰባት order አልታዘዛችሁም?
አሁን ታዘናል እማ እየተሰራ ነው ምግብ
እየተሰራ ነው አይደለ?
አዎ ልጁ አለ?
አይ የለም ደውዪለት ልጁ ወጥቷል አይደል?
አዎ እሺ እሺ በቃ እሺ